ደህና ነሽ?
እግዚአብሔር ይመስገን።
ጥንዋ
አዎ ድርጅት
ከሶስት ሳምንት በፊት ፕሮግራማችን ነበርና
እሺ፣ ምን አይነት ፕሮግራም?
የሆነ የፋይናንስ ችግር ነበረብኝ። ችግሮች ተወቅቼ
ምን አይነት ይቅርታ፣ ድምጽ አይሰማም።
የቴክኖሎጂ ተወቅቼ ነበርና
እሺ፣ ሌላ የፋይናንስ ችግር ስለገጠመኝ promotion ያግዘኛል ብዬ ነበር እና ነው በአካል ማለት እንግዲህ ለምንድነው ያው
ምን ነበር እርሶ የሰሩት መጀመሪያ?
እኔ e-commerce system ነው የሰራሁት።
commerce system አዎ
ያው አሁን የበጎ አድራጎት ስራዎችን መተግበር አለብን። ምክንያቱም እ- በዚህ እ- የተመዘገቡ ብዙ ሰዎች አሉ። እኛ እንደ አዲስ የተመዘገበ በጎ አድራጎት ነው።
አይሰማም።
አሁን አይሰማም።
አሁን ይሰማኛል።
ምዝገባ እየመዘገበ አይደለም። የበጎ አድራጎት እንደ አዲስ እየተቀበልን አይደለም። ምክንያቱም በዚህ የተመዘገቡ ብዙ ሰዎች ስላሉ እ፣ አሁን ላይ ለጊዜው እየተቀበልን አይደለም።
እኔ እኮ ከሶስት ሳምንት በፊት አስመዝግቤ ነበረ።
ምን አሉ?
ከሶስት ሳምንት በፊት አስመዝግቤ ነበረ።
ያው ማስታወቂያ በሚሆነው አስመዝግበው የሚሆነው ግን ደግሞ እ፣ እነርሱ እያሉኝ ያሉ ያው በድጋፍ መልኩ በበጎ አድራጎት መልኩ አዎ ልናስተዋውቅልዎት አዎ ነው አይደለ?
አዎ የፈለጉት አዎ አዎ እኮ እ፣ ግን ማንኛውም የበጎ አድራጎት ስራዎችን አሁን ምዝገባ አቁመን ከዚህ በፊት የተመዘገቡ እየሰራ ነው።
እ፣ እሺ ትንሽ በአካል ማግኘት አልችልም።
እኮ ለዚሁ ጉዳይ ከሆነ ነገርኩት እኔ
የት ነው ቢሮው ማግኘት?
ቢሮም ቢመጡ ነው የሚያገኘኝ። ምዝገባ ስንደርስ ቢሮ ቢመጡ ነው የሚያገኘኝ።
እሺ በቀጥታ ማግኘት አልችልም።
ያው ብዙ ስራዎች ስላሉበት በቀጥታ ማግኘት አይቻልም።
እንደው በእናትህ እሱ ነገር ካለ ብትነግረኝ በጣም ችግር ላይ ነው። ሌላ